ሰላም hello አቤት፣ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ቃል ኪዳን እባላለሁ። ምደውልሎት ከግሎሪ real estate ነው።
ግሎሪ እንዴት ናችሁ? ሰላም ነው?
እግዚአብሔር ይመስገን ደህና ነን። በጣም እን- እንዴት ነች? ሰላም ነው? ሳሚ ደህና ነው? እህታችን ደህና ነች?
እግዚአብሔር ይመስገን ደህና ነን።
እሺ፣ ምን ልታዘዝ?
እ፣ የንግድ ሱቆችና መኖሪያ አፓርትመንቶችን እየሸጥን እንገኛለን እና ምናልባት እርሱ የመግዛት ወይንም invest የማድረግ ሀሳቡ ካሎት መረጃ ልሰጦት ነበር።
አሁን የለንም። የት ያለው ነው? ግሎሪ በየቦታው እየሰራ ነው። እናውቃለን። ጥሩ አዎ የእኛ ደንበኞች ናቸው።
okay እሺ። አዎ አሁን ላይ ያው ሰዎቹንም እናውቃቸዋለን እና አብሮት አዎ፣ አዎ፣ አሁን የት ላይ ነው ያለቀው?
እ፣ የንግድ ሱቁ ሀያ ሁለት ጌፋ ህንጻ ጀርባ
ኦኬ አዎ፣ መኖሪያው ደግሞ እ፣ ሲቪል ሰርቪስ ጊብሰን ትምህርት ቤት አጠገብ okay። በካሬ ስንት ነው መኖሪያም የኛው?
ሰማንያ ዘጠኝ discount አድርገናል በደንብ
አያት ሰባያን ምን እያላችሁ ነው እናንተ?
እ፣ የኛ በደንብ luxury የሆነ አፓርትመንት ነው እና ለዛ ነው ብዙ ነገሮችን ስለሚያካትት አ
ለዛ ነው እንደዛ የሆነው አሁን እና location ኑም ደግሞ በጣም ቆንጆ ስለሆነ አ እሱን እ፣ አካተን ነው እንደዛ ያደርግ- ያደረግነው።
አዎ እኛው ባንክ ላይ ነው የምንሰራው። እ፣ ሌሎች ደንበኞችም ከፈለጉ ስልኩን ይዤ ያለው እኔ already አሁን እቅድ ያለኝም actually እሺ እሺ አ።
እሺ። ሌላ የሚፈልግ ሰው ካለ መደወል ይችላሉ።
ታጣርምሻለሁ።
እሺ እሺ። አመሰግናለሁ በጣም እሺ።